ሲከዳ ስሜት ፍቅር ይልሻል አንቺስ ምን አሰበሻል? ገዳም ነሽ ገዳም ገዳም የፍቅር ገዳም ልቤስ አንቺን አይከዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል? ገዳም ነሽ ገዳም ሆዴ አይወላወለም ስሜቴ አንቺን ሳይል አይውልም ፍቅሬ ገደብ የለውም መውደድ ባፌ ችዬ አልገልጸውም እንግዲህ ችላ ያለ ቀጣ ፍቅርን ልብን ያስቆጣ እኔም አልቆኝ ይወቀስ ይመከር ይማር ይወቅ ይገሰጽ ፍቅር የህይወት ሚስጥር ታላቁም ነገር የሌለው ወደር ይመር ከበር ገዳም የፍቅር ገዳም አላንቺ አይረጋም አካሌ ቤቴ መውደድ ሕይወቴ ገዳም የፍቅር ገዳም ልቤስ ምናችን አይገዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል? ገዳም ነሽ ገዳም ገዳም የፍቅር ገዳም ልቤስ ምናችን አይገዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል? ገዳም ነሽ ገዳም ወደድኩሽ ብዬ ስልሽ የእምነት አንቺ የኔ እንዳይመስልሽ የልቤን አታነቢው ወይ ገልጠሽ ገብተሽ አይተሽ አታምኚው እንዲያው የመጠራጠር እንዳይቆልብሽ እንኳን ደስሪው መንፈስሽ አይረበሽ ረጋ በይ አይዞሽ ከኔዋ ኑሪው ፍቅር የህይወት ሚስጥር ታላቁም ነገር የሌለው ወደር ይክበር ይከበር ገዳም የፍቅር ገዳም አላንቺ አይረጋም አካሌ ቤቴ መውደድ ሕይወቴ ገዳም የፍቅር ገዳም ልቤስ አንቺን አይገዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል? ገዳም ነሽ ገዳም ገዳም የፍቅር ገዳም ልቤስ አንቺን አይገዳም ስሜት ፍቅር ይልሻል አንቺስ ምን አሰበሻል? ገዳም ነሽ ገዳም ሆዴ አይወላወለም ስሜቴ አንቺን ሳይል አይውልም ፍቅሬ ገደብ የለውም መውደዴ ባፌ ችዬ አልገልጸውም እንግዲህ ችላ ያለ ቀጣ ፍቅርን ልብን ያስቆጣ እኔም አልቆኝ ይወቀስ ይመከር ይማር ይወቅ ይገሰጽ ፍቅር የህይወት ሚስጥር ታላቁም ነገር የሌለው ወደር ይክበር ይከበር ገዳም የፍቅር ገዳም አላንቺ አይረጋም አካሌ ቤቴ መውደድ ሕይወቴ ገዳም የፍቅር ገዳም አላንቺ አይረጋም አካሌ ቤቴ መውደድ ሕይወቴ ገዳም የፍቅር ገዳም አላንቺ አይረጋም አካሌ ቤቴ መውደድ